አሊባባ
ጤና ይስጥልን። ጤና ይስጥልን።
አለሁ።
እግዚአብሔር ይመስገን። እመቤት አርፍዳችሁ ነው የምትገቡ። ስልክ አይነሳም።
እንትን ይሆናል ኔትወርክ ይሆናል። ይቅርታ።
እንትን መስቀል ፍላወር exact ቦታውን መናገር ትችላለሽ?
እሺ፣ ናዝራ ሆቴል ነው ያውቁታል?
ናዝራ ሆቴል ቤቱ ጋር ነው የሚመጡት።
ከላፍቶ።
በቃ እኮ ናዝራ ሆቴል አለ አይደለ?
አዎ ናዝራ ሆቴልን ወደ ላይ ማለት ትንሽ እንደሄዱ U-turn አለ። በስተቀኝ በኩል ነው የሚገቡት። አፍሮሊንግ የሚል አለ።
እሺ። አንድ ብቻ ነው መሸጫ ቦታ?
ሁለት ነው ያለን። አንዱ ፓስተር ነው ያለን።
የት ፓስተር
ፓስተር? አዎ። አይ የዚህ የመስቀል ፍላወሩ አ መስቀል ፍላወር እሱ ጋር ነው ያለን።
በቃ ስደርስ ልደውላ ወይ ይችላሉ እመቤት። እሺ
እሺ